ያ እንዳያደርግ ሁሉም ቤተሰቦች ሰላም ነው?
ሰላም ነው። ግን እኔ ቤት ቢድ አስቸገርከኝ። አካውንቱም ብሎክ አድርግበት በእናትህ።
ዊዝድሮ አድርግ አልገባልህም ነው?
አይ ሁልጊዜ በላ ነው አስቸገርከኝ። ብሎክ አድርግ አካውንት ካሁን በኋላ አያስፈልግም። ብድ ብድ ስምንት ሺህ ነው የበላ ምንድን ነው የሆነብህ? እስኪ ተረጋግተህ አስረዳኝ እስኪ።
አይ ካሁን በኋላ አያስፈልግማ። ቤት ብድ ያደርግ ይፈልጋል
ምንድን ነው ምንድን ነው የሆነብህ? ቆይ አስረዳኝ።
ሁልጊዜ እየበላ ነው። አንድ ቀን ምንም አልበላም። ይሄ game ውሸት ነው። game አይደለም።
game ኡን የከበደ አዎ game አይደለም፣ ውሸት ነው። game ነው። እ፣ ስንት ሺህ ነው የበላ የትኛውን game ነው እሱ?
ሁሉም game እ፣ ግን በደንብ
የትኛውን ነው የምትጫወተው በደንብ?
ያው game በደንብ ጫወተ ኤሮፕላን ነው ኤሮፕላን።
ኦኬ እቺ ጀቷን ነው አዎ ከባድ
ከሶስት መቶ በላይ ጌሞች አሉ እኮ ቤስት ቤት ላይ እኮ
አይ ስንቱ ሁልጊዜ ነው ጌሙ ቼክ የሚያደርግ እየቀያየርክ ስለማትጮት እንዳይሆን እ?
አንድ ጌ አንድ ብቻ የምትጮት ከሆነ ትችል ከብድ ይችላል። ብዙ ጌሞች ስላሉ እየቀያየርክ ብትጮት አሪፍ ነበር።
አይ በቃ እኔ አስቸገርከኝ። አስፈልግም ብሎግ መያዝ ይፈልጋል።
አካውንትን እኛ አዎ።
ነገር ማድረግ አንችልም። አሉ።
መ- እሺ ምን ምን ላድርግ? ደህና ስሏል።
እ?
ምን ላድርግ?
እ?
አንድ ጌም ትክክል የምትጫወት አስቸገርከኝ።
እ፣ እንደዛ ማድረግ ስለማንችል ነው። እሺ አሉ።
እ? ወንድም
እሺ፣ ወንድም።
አቤት አቤት።
አንድ ቀን በልቼ አላውቅም
እኮ ለምን እየቀያየራችሁ አትሞክረውም game?
እና እንዴት እናድርግ አሁን?
እ?
ስንት እንዳለ ሞክሪ።
አ፣ ብዙ game ኦች ነው ያሉት እኮ እየቀያየራችሁ ሌላ ምናምን ለመጫወት አትሞክሩ።
ሁሉ እንዳለ አየሁ
ሁሉንም game ተጫውተሃል?
እ?
ሁሉንም game ተጫውተሃል?
አሁ- አሁን ራሱ አሁን እ፣ ከምሳ ሰዓት ጨምሮ አሁን ስንት ብር በላኝ።
እ፣ አሁን ብዙ የሚበሉ ልጆች አሁን እኛ ጋር እ፣ የሚከፈል ብር ብዙ በ virtual እየበሉ የሚከፈላቸው ልጆች አሉ። እንተ website ኡ ላይም እኮ ማየት ትችላላችሁ። ምናልባት እናንተ አንዴም ስለምትጮቱ ሊሆን ይችላል። game እየቀያየራችሁ እየፈለጋችሁ ብትጮቱ አይሻልም? እንደዛ ነበረ።
እሺ በጣም አመሰግናለሁ።
ይሻላል። እሺ